غير ስንዴ፣ አቦካ፣ ላ- ቀበሕ ላ-
ሰላም ሄሎ ሰላም ጤና ይስጥልህ ጤና ይስጥልኝ። እንደምን አለን አለ አለን? እስካሁን አልመጡም። ገንዘብ ገንብኛ ነው ስልሳ አራት ነው የሰጠ ነበር።
ኦኬ ስ- ሳንቲም ላይ ነው አይደለ አዎ።
ጠዋት ደውለህ ነበር
አ?
ጠዋት ደውለህ ነበር አዎ፣ ስንት ጊዜ? አምስት ጊዜ ነው የምደውልልሽ። ሁለት ጠዋት?
ሰዓት ትጠብቃለች፣ ሰዓት ነበር። አንድ ሰዓት ትጠብቃለች፣ ጠብቃ ነበር።
አዎ አይ ለ- ለሳንቲሞች ተልኮላቸዋልና እ፣ ተልኮላቸዋል አ?
randomly select ስለሚያደርጉ ነው እንጂ ተልኮላቸዋል እሺ
እሺ።
እነሱ check አድርገው እስኪመልሱልን እየጠበቅን ነው
አቶ ነው እኛ አቶ ነው የምንመለስ ወይ
እ
አ- ወደ አቶ ነው የምንመለስ ገንብኛ አለ።
እኮ አይ ወደ አካውንቱማ አይመለስም እ፣ pending ላይ ስላለ እሺ አይመለስም እሺ። አሁን አ፣ ወደ እኔ ስልክ ነው የሚገባው።
አይደለም ወደ ቴሌብር አይደል የላከው ወይ ወደ ሲቢ አዎ፣ ሌላ ቤት፣ ሌላ ቤት።
ስለዚህ ወደ ቴሌብርህ ነው የሚገባው እሺ
እሺ፣ ይከፍልልኝ፣ እ
ይከፍልልኝ።
እስከ መቼ አ? አ፣ እስኪ እኔ እንጃ እነሱ እየሰሩ ነው ያለው እና ገና አሁን ላይ randomly ሰልፍ ስለሚያደርጉ ነው እና ትንሽ ጠብቅ እሺ፣ እሺ። ወላሂ ስንት ጊዜ ነው የምደውልልሽ? ጠብቅ፣ ጠብቅ።
በጣም ይቅርታ እሺ አ?
እውነትህን ነው እውነትህን ነው በጣም ይቅርታ ገንዘቤ እኔ ልፈልግ ነበረ አይደለ?
እ? አዎ
አ- አምስት ጊዜ ነው ስድስት ጊዜ ነው የምደውልልሽ እናንተ። አሁን ስራ ብናት።
እሺ በጣም ይቅርታ
እሺ፣ እሺ።
እሺ አባቴ